ሄሎ
ሄሎ
ይኸውልሽ አብረ አካባቢ በሁለት ሴት ወልዳ
እሺ፣ መንገድ ላይ ነች ያለችው። ደማ በጣም በጣም እየፈሰሰባት ነው።
የት አካባቢ ናት?
ይኸውልሽ አበር ዱግባ እንትኑ በናራ ፊት ለፊት ማለት ነው።
እሺ፣ አዎ።
እ፣ ሌላ አባት ልጅ ተብላችኋል?
አዎ የለም አናቃቸውም፣ እ እ አናቃቸውም። ሌላ አምቡላንስ እኮ ደም ላስፈልጋ ስለሚችል እኛ ደግሞ ደም አንሰጥም። ቀይ መስቀል ደውላችኋል?
አዎ አትሰጡም፣ አትሰጡም።
እ
እናንተ ብቻ አንሱልን።
ወይ ከየት ወደ የት ነው?
ዱክበሩ ጋ
እ እ እ?
ዱክበሩ ጋ ዱክበሩ
የት አካባቢ አልከኝ?
ሀረር በሩ የለም ዱክበር።
ሀረር በር አዎ እዚህ አዲስ አበባ ውስጥ ነው?
አዎ ሀረር በሩ ጋ
አ፣ ሌላ አካባቢ ስሙ የተለየ ስም የለውም? ሌላ
እዛ ሻበር የተፈረሰበት ቦታ የለም።
እኮ መናኸሪያ በር ላይ
መናኸሪያ፣ የትኛው መናኸሪያ? መርካቶ ነው?
አራ
አንቺ ነው አበን አበ ግም አበናሽን አበን ታስጠላ